ሁለት እኔ አሁን ከሀያ ሁለት ሀያ ሁለት ሰዓት
ሰላም እንዴት ነህ?
ወይ ሰላም ነው አለው ከቢዩ ነበር ምደውለው እሺ በ order number ዘጠና ስምንት ዜሮ ዘጠኝ ሰላሳ አምስት እሺ እሺ አራት single chicken ቺፕ ዳይ በርገር ታዛችሁ ነበር።
አ chicken አለቀ ስላለቀ ነው okay ስለዚህ order ኡ መሰራት አይችልም ማለት ነው አይደለ?
አ አ በቃ እሺ ካልት ሊሆን እሺ ለማረጋገጥ ነው። እናመሰግናለን አባ